Hello ጤና ይስጥልኝ ችብችብ
ጤና ይስጥልኝ ደህና ናችሁ?
ሰላም ደህና እንትን ነበረን ትናንትና አናናስ ቅያሪ ብላችሁ ነበር። ዛሬ ይመጣል ሹፌር ብላችሁ ነበረ።
እ፣ ምን የምን ቅያሬ?
አናናስ ቅያሪ Okay እሺ፣ ማታ ተደውሎ ትናንትና ነበር Complain አቅርበን ነበረ። አዎ ደውላችሁ ነበር በዚህ ስልክና ም- ምስራቅ ይዘን በሚል ነው?
መተን። አዎ Okay እሺ አላቃ አልወ- አልመጡም። እየተበላሸ እየሄደ ነው የባሰ ብዬ ነው።
Okay እሺ የ driver ስልክ ክርስቶስ ይደውሉለታል። check ያድርጉት እሱ ጋር እስኪ እሺ እሺ
ዜሮ ዘጠኝ አስራ አንድ እሺ ቆይ አንዴ ሊያ- ቦሌ ሃርመኒ ሆቴል ነው አይደል location አዎ ሀርመኒት አዎ ትክክል።
PDF ላይ ገብቷል። እሺ check ያድርጉት። ሹፌር እሺ እሺ ተመዝግቧል።
እሺ ንገረኝ። ዜሮ ዘጠኝ አስራ አንድ ሰላሳ ዘጠኝ ሰላሳ ዘጠኝ አርባ ሰላሳ ዘጠኝ አርባ ሰላሳ ዘጠኝ እሺ አመሰግናለሁ።
ይደውሉለትና ሲመልሱን ይዘው ይጠኒ እሺ እሺ ማን ብዬ ልደውል? ሌላ ሰው ሪስ እንትን ካነሳ ሶፊያ ነው አንተ ነህ።
አይ driver ነኝ እህ።
እዚህ እ ይንገሯቸው ችግር የለውም። ሁሉም ምን ስለሚያውቅ- ለማንኛውም ላገኘሁት ኦፕሬተር ልንገር።
አዎ ችግር የለውም። አዎ እሺ እሺ አመሰግናለሁ።
እሺ፣ እሺ